ቤት ቤት ላይ ብር ልኬ ነበር በቻፓ ማለት ነው ከ CBE ላይ እሺ
ግን ያው አራተኛ ቀኑ ነው ምናምን አልተመለሰልኝም። ተመላሽ ይደረጋል እንደተባለ ምንም አልገባልኝም።
እሺ እንትን deposit ያደረከበት text አለ አለው screenshot አድርጌ ላክልሽ።
አዎ screenshot አድርገውና ቴሌግራም አንዱ ላይ okay ቴሌግራም ላይ አዎ።
okay እና የቢስ- የ CBE ብር ቁጥርህንም አንድ ላይ አድርገህ ልክልን። እሺ ችግር የለውም። መቶ ብርና ሰባ ብር ነው በተለያየ ቀን ነው የተወሰደብኝ፣ ግን አልተመለሰልኝም። screenshot አድርጌ ላክልሽ።
እሺ እሺ።
በቤት ቁጥር ነው አይደል? አስራ ምናምን ቤት አይ በዜሮ ዘጠኝ ዜሮ ሶስት ቆይ እሺ ለያዘው ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
ሄሎ ሄሎ አገኘው ወይ ዜ- ዜሮ ዘጠኝ ዜሮ ሶስት አይ እሱን አላገኘሁትም።
ዜሮ ዘጠኝ ዜሮ ሶስት እሺ ያዝ እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ ስለ ደወልክ እናመሰግናለን።